ሄሎ ጤና ይስጥልኝ ባንክ ሄሎ
አቤት አቤት ራንክ የቆዳ ክሊኒክ
ምልክት ተደርጎ ነው የደወልኩት። የኔ እመቤት ተደውሎ ነበር ቅድም። ለዛ ነው ምልክት ያደረግነው።
ኦኬ ነው እንዴ?
አዎ ኦኬ ኤርፖርት የደወልኩ ስልሳ መስሎኝ ሰባት ሰማንያ ሰባት ኤርፖርት ከፈለጉ
ስልሳ ሰባት ሰማንያ ሰባት እሺ እሺ የኔ እመቤት አመሰግናለሁ።
ስልሳ ሰባት አዎ ስልሳ ሰባት ሰማንያ ሰባት አድርገው ይደውሉ።
ስልሳ ሰባት ሰማንያ ሰባት አዎ እሺ አመሰግናለሁ።
እሺ እሺ እሺ እሺ